ሰላም ነው አለን አለን ሰላም ነው እግዚአብሔር ይመስገን። እንትን ነበረ አዲስ shop ነውና ሲስተሙን ጭነውልኝ password ቴሌግራም ላይ ልከውልኛል፣ ግን user name እና password እሺ
ግን አይ- አይከፍትልኛል። እዚህ ኮፒ አድርገው እያሉኝ ነበር። እሺ አይልም እዚህ እሺ እንትን አድርግ AnyDesk ላክልን ቴሌግራም ላይ በቃ እሺ ልክ ያለው አንዱን ደግሜ እሺ ልላከው። እሺ እሺ አሁን ላከ ማን ልበል ስምህን ተመስገን አዳማ
ተመስገን አዳማሽ አዳማ እሺ ላክልንና እናይልሃለን እሺ እሺ እሺ የሆነ ልከዋል። እሺ